ሂድ ብለህ ነበር? ሄሎ ሄሎ ጤና ይስጥልኝ። ከቤስቲ ቤት ነው የምደውልልዎት።
እሺ እ መቅደስን እያናገርናት ነበርና አዎ እኮ እስቲ ቲቪው ያልበራ ቲቪ ያለ መሰለኝ connect ያልተደረገ check አድርገውና ወይ ሁለቱም connected ከሆነ ደግሞ ገመዱን አቀያይራትና ንገረን
እሺ
አሳውቅልን። እሺ እሺ